Hello Hello
Hello። አዎ ከ Best Bet ነው። አታክልቲ ነህ አይደል?
አዎ እሺ፣ እ፣ አሁን ተስተካክሏል።
ተስተካክለዋል። እንትኑን እ፣ ታችኛው ይታያል። You can adjust the time on your device ከሌለና Yeah።
እሱ መስተካከል አለበት።
አ፣ time ኡን ማስተካከል ትችላለህ ራስህ። ታ- time ኡን ላስተካክልልህ time ኡን እ፣
እ?
የቲቪ የሚሄድ game ኡን
የ game ኡን ነው የምትለው?
አ- አይደለም እ፣ game ኡን Keno ን ማለት ነው እ፣ ወደ ቲቪ ሲሄድ Keno ን ማለት ነው። የኮምፒውተሩን ኮምፒውተር ላይ መምጣት የነበረበት የ- እ፣ ሁሉም shortcut ኦች አለ የኮምፒውተሩ ምናምን
አንድ ይሄኛው game ኡ TV ላይ አልተከፈተም እንዴ? game ኦች ሁሉም ተከፍቷል፣ ሰርቷል።
እሺ፣ ምንድን ነው ታዲያ የሆነ?
ወደ ኮምፒውተሩ ላይ የነበረውን የ shortcut ኮምፒውተር My Computer እ፣ ጉግሉ ምንም ሁሉም ነገሩ ማለት ነው።
እሺ፣ ሁሉም ነገሩ ወደ ቲቪ ነው የሄደው ሞ- ኮምፒውተሩ ላይ መሆን የነበረበት ማለት ነው።
Okay፣ TV ው ላይ መጣብህ ነው?
አዎ ቲቪ ላይ ነው የመጣብኝ። ከዛ አሁን monitor ላይ ስትከፍት ማንኛውም ነገር ወደ ቲቪው ነው የሚሄደው። ከዛ እየሳብክ ነው ወ- ወደ monitor ሩ የምትመጣው።
Okay፣ ገባኝ። ማለት አሁን እ፣ በስንት ቲቪ ነው የምታጫወተው አንተ?
እኔ በአንድ ነው Keno ብቻ ነው የማጫውተው።
Okay ነው በአንድ ቲቪ ማለት ነው።
አዎ በአንድ ቲቪ አዎ እ፣ ስለዚህ ያለህም ኮምፒውተር አንድ ነው?
አዎ
Okay አንድ ኮምፒውተር ከሆነ በአንድ ቲቪ ያው ግ- እንትኑ ላይ ነው ቲቪው ላይ ነው ምስሉ የሚመጣው እዛ ላይ ነው መክፈት የምትችለው ምናምን።
Okay። ሌላኛው የሀምራዊ ሰባ አምስት ግን መጥቶ ነበር። እዛ እንደዛ መጥቶልህ ነበረ?
አዎ ተስተካክሎ ነበር።
Okay እስቲ maybe ቆይ ከ supervisor ሯ ጋር አውራ ይሄንን። እሺ ላገናኘህና አዎ እሷ ታ- ብታወራህ ይሻላል። እሺ እሺ
ጄሪ እ፣ transfer ላድርግልሽ።
አሁን እንደ ሓንሻ ቁጣ ሓንሻ ጣት ከን ወጥፊ ኸላላው ዚ
አ አንተ አታክልቲ ነው።
አቤት
እሺ
ይህን